ሄሎ እ ላንተ እ አብሽር ችግር ሄሎ ሄሎ
አቤት ይሰማኛል።
ውይ መራሁ ነው እኮ ይሄ ተቀየራችሁት በኋላ በቃ ግማሽ ፓርት ላይ ነው ለእኛ መቶ የሚሰማ ነው ይኸውልሽ እ እሺ።
ዘጠና አምስት ዘጠና አምስት ሰባ ስምንት ተቃራኒ ሆነብኝ በእናትሽ እሺ አንዴ መስፍን ላይ አታምጣ።
ጠይቀኝ።
እሺ። አሁን ደግሞ እኮ አስወጥቻለሁ ታውቃለህ ሌላ ይዘህ ድጋሚ አሁን ስላስወጥቼ ያዝ አላቅም ማን እንደሆነ ታውቃለህ አላቅም ይህ ሳ ግራጭ ጣ ነው ጋር እስካሁን ላይ
አይ አይ፣ ተበይ ግዴታ እኮ ስንት ነው ያልከኝ? ሄሎ ዘጠና አምስት ሰባ ስምንት ያ ሌላኛ ሰባ ሁለት ነው ያኛው ፊ ዘጠና ሰባ አምስት ሰላሳ ስምንት እና ሁለት ሌላ ንገረኝ።
ሰላሳ ሶስት ሰላሳ ሰላሳ ሶስት አዎ
ሰላሳ ሶስት እና ስምንት
ሰባ ስምንት
እሺ መስመር ላይ ጠ-
ምን አረ ዘይት ዘቃቀራስ ወላሂ ዙሪያሽ ሁሉ እኮ አስወጥቻለሁ ከአእምሮዬ። ተረጋጋ እስኪ ቆይ እለዋለሁ ይሄንን እኮ ትገባለሁ ይሄን ሰባ ሁለት ሰባ ሁለት ባለ ጊዜ እኮ ነው መከራ ነው። እና አ- ኧረ አንድ ወደ ለማት ይሄን ሁላ አውሩ ብላ ብለሽ ጣበረች
የአእምሮኝ ወጥቶልሃል። እሺ አብዲ እሺ እሺ እሺ እሺ እሺ እሺ